የለው ፍሬ ወይም ዘይ ሌላ ስልክ ሲገባ ይቋረጣል አይገርም ነው እንደ ሌላ ግራ አዎ ገባኝ።
የሆነ ስልክ ሲደውል ዘጋሁባቸውና ሄለው ስልሽ ተቋርጦ ቀረ ሌላ እና እንትን አለ። እሺ
እነሱም እንደተቸገሩ ግራ አጋቡ ይችላሉ እሱንም ማለት ነው ማስረጃ ግን ማየት ስታተሱ ላስከፍትና ያለውን ሁኔታ እንትን ልበልህ ለውራት አዎ ቴክኒካል ሰፖርት ላ ቴክኒካል ሰፖርት ላደርጋችሁ ብሎ
የት ነህ?
ማድረግ ይችላል አንተ የት ነህ?
ታክሲ ውስጥ የአዲስ ገበያ ታክሲ ያዙ ሩቅ ነህ ወይስ?
ስንት ከዚህ አስ- አስራ አምስት ደቂቃ ይፈጃል አስር ደቂቃ OK ስለዚህ በቃ ና አዎ ተነሳ እኮ ና እሺ።
በቃ እሺ እስከዛ ማስተካከል ያለባቸውን ያስተካክሉ። ደብዳቤ ላይ አዎ እነሱ አሁን ችግ ዋናው መረጃው ይፈቅድላቸው አይፈቅድም እንጂ ማስተካከሉ ለነሱ simple ነው እሺ እሺ
እሺ